በዚህ ስልክ አካውንት መክፈት ፈልጌ ነበር።
እሺ ቤት ቤት ዶት ቤት ስለገባ
አዎ፣ ከዛ ስልክህን ስትጀምር ከዘጠኝ ጀምሮ ታስገባለህ።
እሺ፣ ከዛ ፓስወርድ ላይ ደግሞ አንድ ከምሳል አንድ ስሞል ስፔሻል ካራክተር አንተ ጥያቄ ምልክት ሃሽታግ እሱን ትጠቀማለህ። ከዛ ቁጥሮቹ ያስፈልጉታል አጠቃላይ ስምንት ዲጂት። ከዛ confirm password የሚለው ላይ ከላይ ያስገባኸውን password ድጋሚ ታስገባና register ስትለው